Alibaba? ጤና ይስጥልን።
hello
ጤና ይስጥልን።
አብሮሽ እንዴት ነሽ?
እግዚአብሔር ይመስገን። አባት ምን ደረሰዎት?
እ፣ እንትን ፈልጌ ነበር። sedan ትናንት post የተደረገች አይቼ ነበር።
sedan እ፣
sedan አሁን ላይ የለንም አባት፣ የቆየ post ነው።
ነው እንዴ? እሺ plus ነገር አላችሁ እንዴ? አሁን compa- compact አለን።
እ፣ እንትንስ plus
ምን አሉኝ?
plus plus አለ plus አለን።
አለ ሁለት ሺህ አ
hello hello
መስመር ላይ ነው አባት።
እ፣ አዎ አዎ። ሁለት ሺህ plus ስንት- ሁለት ሺ አንድ አለን።
ስንት ይባላል? እሱ?
ሁለት ሚሊዮን ሶስት መቶ ሀምሳ ሺህ ብር እዳ አለበት።
ኦ፣ okay፣ እሺ በቃ thank እሺ